ይኸውልህ ይኸውልህ
ሌላ ሰው ነው የደወለው።
በቃ ረጅም classical ነው። መጨረሻውን ለማዳመጥ እ ስንት ቁጥር ነው ቁጥሩ? እ 0951 30 22 61
በቃ ሙዚቃው ነው አያቋርጥም።
እኔ አሁን ካልዘጋሁት እንደዚሁ ከተውኩት እንደዚሁ ነው የሚቀጥለው። ይቀጥላል።